ሄሎ ሙሉ በግ አቤት ኧረ ቅዱስ CPO ተው ተው ተው ተው ተው እ የቅዱስን CPO
የቅዱስን CPO ተመላሽ
ይመለሳል ይመለሳል ኧረ አስራ አምስት ቀን ሆኖ ነው ብሎ እያበደ ነው እኮ ይመለሳል። አ አዎ እኮ እሺ ሊቆይ እንበል።
ይችላል። ያው ቆይቷል እስከ ዛሬ ግን ይመለስበታል።
አሁንም ሊቆይ ይችላል ጭራሽ አይ አሁን አይቆይም። እስከ ዛሬ ቆይቷል። ያው ይመለሳል ነው መልስ አሁን አገናኝ የምንመልሱ ይደውላሉ እያለን
ታዩ ያ
እሺ ግን ቶሎ መልስልኝ